ሄሎ ሄሎ ሰላም ጤና ይስጥልን ናኦል አቤት ከዊፕላስ ድርጅት ነበር የምደውለው እ የእኛን መተግበሪያ አውርደው ነበር አ ለአሽከርካሪነት ነው ለተጠቃሚነት ለተጠቃሚነት እሺ አሁን እርሱ የተመዘገቡት ዊፕላስ provider የሚለው አሽከርካሪዎች የሚመዘገቡበት ላይ ነው እና okay ዊፕላስ user solution user የሚለውን አውርደክ ምንሰጣቸውን አገልግሎቶች መጠቀም ትችላለህ። ከሶስት መቶ ሀምሳ በላይ ጌሞች አሉን። እንዲሁም አሁን ሊያዘጋጀነውን ሽልማት ለመቀላቀል referral code ህን ከዛ ላይ መውሰድ ትችላለህ።
እሺ እሺ አመሰግናለሁ። መልካም ቀን ይሁንልክ።
እሺ መልካም እሺ